ሄሎ ሄሎ ሽመልስ፣ አሁን ወይ- አሁን ነው ወይስ የትላንትና ነው?
ኧረ አሁን እኮ ነው። አሁን የአሁኑ ይኸውልሽ የሆነው?
ኮድ አሁን እኮ ሳየው እ?
መቶ ብር መቶ ብር የገባለት ትላንትና ነው አይ የገባለት።
የትላንትናው እኮ አይደለም።
okay okay። እሺ አሁን ምንድን ይኸውልሽ ነው የሚልክ?
ይኸውልሽ አሁን ኮዱ ማለት ነው እሺ ስልሳ ስድስት ያዩ
የ voucher ኡ አዎ አሁን እኔ ከእኔ አውጥቼ አልመለስም።
እሺ እሱ ላይ ሲያስገባው ምንድን ነው የሚለው እሱ በ voucher deposit ሲያደርገው?
voucher voucher approve ነው የሚለው እስቲ screenshot እሺ አድርገህ ላክልኝ። አሁን እሺ።
ኮዱን ባስገባው access ኡን ማግኘት ስለማልችል እስቲ ላክልኝ።
እሺ።
under approval